ጤና ይስጥልን Best Bet ረዲስ ነኝ ምን ልርዳው?
ጤና ይስጥልኝ እኔ ሰላም ነው ሰላም ነው አለን እግዚአብሔር ይመስገን። አንድ ጨዋታ ወጥቶብኝ ነበር ግን ተመላሽ ምናምን ነገር
እሺ ጀ- cashier code ዋን ንገረኝና check ላደርግልህ እሺ እሺ ይቅርታ በቀኝ ይቅርታሽን አለ እሺ ችግር የለውም
ወይ መልሼ ልደውልልሽ ከምን ትቀመልሽ እሺ ይቻላል እሺ እናትሽ